ሄሎ ጤና ይስጥልን ችብችብ ተምሎ መቤት ሰላም ተመላሽ ነበረኝ ጥቅል ጎመኑ ግሩፕ ስላልሞላልን አ አ- አምስት አር ስላደረጋችሁት ሶስት ነው ብለን ነበር የጀመርነው ትቼው ነበርና ተመል ሌላ ነበር።
ግባ?
አዎ፣ አዎ።
እነሽ ነበር ተመላሽ ኦርደር በመጠባበቅ ላይ ነው ይላል።
እሺ እዚህ ትናንትና ነው ኦርደር ያደረጉት አዎ፣ ትላንት አድርጌ እኔ ሶስት መስሎኝ ከካሮት ከምናምን ጋር አድርገን ነበረ ከሌላ እቃ አዎ።
ጋር።
የሁለት አምስት ኪሎ ሲሆን- ሀያ አራት ብር አይደል አዎ፣ እሺ አንድ ደቂቃ ታገሱ refund እናደርጋለን እሺ። አሁንም አልተስተካከለም። ያው አምስት ነው አዎ እንደዛ ነው ጥቅል ጎመን በአምስት ነው የሚቀጥለው።
አይ እናስተካክለን እሱ እናደርገዋለን እሺ፣ ወዲህ። እሺ፣ እሺ እሺ። ሰላም ሁኚልኝ።
እሺ አመሰግናለሁ መልካም ቀን።